hello hello ሰላም፣
ሰላም ነው?
ከ Best Bet ነው የምደውልልህ።
አየሽ እ፣ ቅድም የአንድ ሺህ አንድ መቶ transaction ጠይቀኸኝ ነበር አይደለ? system አያሳየኝም ብዬክ ነበር።
አዎ እሺ በ voucher ነው withdraw ያረከውና ወይ አቅራቢያ ካለው Best Bet ሱቅ ትወስዳለህ ወይስ ወደ Best Bet account ይመለስ?
ወደ account ኡ መልሽልኝ ደስ ይለኛል። አሁን እሺ ከተቻለ ማለት ነው።
እንመልሰውና ከዛ በ SantimPay ወይ በ Chapa ወደ ባንክ እንዲገባ ላድርግ አዘዘው። እሺ
እ?
በ SantimPay ወይም በ Chapa ነው የምትጠቀመው ወደ ቴሌብር ወይም ወደ ባንክ ከሆነ
ስለዚህ ምን ማድረግ አለብኝ?
አሁን ተመልሷል ወደ Best Bet account። withdraw ማድረግ ከፈለግ voucher ከሆነ ከ- ከሱቅ ነው የምትወስደው በ cash ብሩን።
ብሩን አዎ በ voucher ስትጠቀም ማለት ነው። ስለዚህ voucher ን አማ- ትተህ SantimPay እና Chapa የሚል አማራጭ አለ አይደለ?
እ፣
ከሁለቱን አንዱን ተጠቀም። ቴሌብር ከሆነ ያለ ወደ ቴሌብር በ SantimPay ማለት ነው። ወደ አ- ባንክ እኔ account ደግሞ ከሆነ በ Chapa።
በ Chapa እዚሁ እንትን ላይ ነው ያለው።
አዎ ስልክህ ላይ ያለ አማራጮች ከ- voucher ከሚለው ስር SantimPay፣ Chapa የሚል አማራጮች አሉ። አሁን ግን አንድ አሀ፣ ሺህ አንድ መቶ ብሩ ወደ Best Bet account ተመልሷል።
እሺ፣ በጣም እናመሰግናለን።
እሺ፣ እኔም አመሰግናለሁ። መልካም ምሽት።
አየሽ